ሰላም ጤና ይስጥልኝ።
ሰላም እንዴት አደርሽ?
እግዚአብሔር
ማንድ ሀገርን ለማየት ፈልገን ነበር ነገ እና
እሺ
ነገ እዛው ቲኬት መቁረጥ እንችላለን? የስምንት ሰዓት ስምንት ትኬት ሰዓት አሁን መዝግቦትና ትኬቱን እዛው በአካል መጥተው ነው የሚቆርጡት። የስንት ሰዓት okay።
ነው መታደም የፈለጉት?
የስምንት ሰዓቱ ነበረ።
እሺ እሺ፣ ስሞት ንገሩ።
እ፣ ጓደኞቻችን actually እንደው information ጠይቅሽ ነበረ ሌሎች ጓደኞችም ስለነበሩ እነሱም አብረን እ፣ መመዝገባቸውን confirm ማድረግ አላ- confirm አላረኩም እና
okay እ፣ ስለዚህ ወይ መልሰው ይደውሉልኛል ወይስ የእርሶን ብቻ አልመዝግብ?
okay። አይ መልሼ ልደውልልሽ።
እሺ እዛ እሺ፣ ከሆነ ይቻላል። እሺ።
okay፣ እሺ thank you